ለው ጤና ይስጥልን በእንጌትዩ
አብሮ ይስጥልን።
ምን ነበረ ጉዳዮት?
ስታንዳርድ ኮሜዲን ለመ- ኦኬ ለመመዝገብ ፈልገው ነው።
እ፣ እሺ እባክህ ስሞት ንገሪ።
ነጻ ትኬት የለውም
እ፣ ለተማሪ
እሱ ይኖር አይመስለኝ ለጊዜው አላወቅኩም።
እ?
እሱን ለጊዜው አላወቅኩም። መዝግቦትና ነገ እንዳለ መ- ለጠቅላላ መረጃ ትኬቱም ከዚያው ስለሚቋረጥ ነገ ይጠይቁ።
እሺ።
ስሞት ማን ነበር?
ባህሩ
ምን አሉኝ?
ባህሩ
ባህሩ ነው።
አ
እሺ ባህሩ ማን?
ሙሉ ጌታ
ስልክ ቁጥር
ዜሮ ዘጠኝ አርባ ስድስት 0946 ስልሳ ዘጠኝ 69
ሀምሳ ስምንት ሰላሳ ስድስት 58 36 አ
እሺ ብዛት እርስዎ ብቻ ነዎት?
maybe አሁን እርግጠኛ የሆንኩት ራሴን ነው፣ ግን ምናልባት ጓደኞቼም ሊኖሩ ስለሚችሉ እነሱን ላረጋግጥና እናገር።
እሺ ለማንኛውም እ፣ መጥተው ነገ ከስድስት ሰዓት ከአራት ሰዓት እስከ አስር ሰዓት ነው ቲኬት የሚቆረጠው። ኬሚሲ ሚካኤል Economics Association ህንፃ
እሺ መጥተው መጠየቅ ይችላሉ። ወ- ወረፋ ዥለታለሁ ደግሞ ክፍያው ያን ያክል ብዙ ስላይደለ አራት መቶ ብር ነው።
እሺ እሺ ስለደወሉልን አመሰግናለሁ። ካሽቲ ብሏት እሺ